hello ሰላም ጤና ይስጥልኝ።
እና ሰላም ነሽ?
እግዚአብሔር ይመስገን ሰላም።
ትናንትና እንትን ዘይት ተመዝግቤ ነበር ሲሳይ በሚል በዚህ ቁጥር
እሺ እና አንድ ልጅ ሀብታሙ የሚባል ተሳስቶ እኔ ጋ ገባ ማለት ነው።
okay አዎ።
ከዛም በኋላ ብሩን እ፣ ስጪኝ ማለት እንውሰደውና ከዛ ዘይቱን እንወስዳለን ብሩን እንመልስልሃል ነው።
እሺ
እቃ ያለው አትዝጊ እሺ። ቆይማ ኦንላይን አለ። ቆይ። ሄሎ
ሄሎ እ፣ ሀብታሙ አለ ሀብታሙ እሺ አዳምጠን እሺ አለች እሷም ኦንላይን ከዛም በኋላ ብሩን መለስንለት እኛ ማለት ነው እናት እሺ ለሀብታሙ አሁን አዎ ለሀብታሙ ብሩ መለስንለት እሺ አሁን ዘይቱ ሲመጣ ደግሞ ሁለት ዘይት ነው የመጣው
okay አልመጣሎትም አንዱ ዘይቱ አንዱ አልመጣም ብሩ ለሱ መልሰናል አሉ ሹፌሮቹ ግን አልተመለሰለት አ- እሱ ደግሞ አልተመለሰልኝም ማለት ተነጋገሩ አለ መሀል ላይ እሱ okay እሺ እሺ ሀብታሙ አናግራት እ፣ እሺ ሄሎ የደሊቨሪ ሀብታሙ ወይ የ delivery ብር አልተመለሰልኝም እስካሁን አዎ የ delivery መለስሎታል መቶ ሀምሳ ብር አን- እርሶ ተቀብለዋል የዘይቱን ዋጋ ከ- የ- የዘይቱ ወደ ወደ group ኡ እንዲመጣ ነበር ያዘዝን አዎ ከ- ከዛ ከ group ኡ ብ- ብሩን ተቀብለዋል ከ- ከእነሱ
እርሶ አ አ ከእኛ ግን ዘይት አልተቀበሉም ምንም
አ እኔ እኔም እሷም ዘይት አልተቀበልንም።
okay እሺ አበራሽ እኛ ወደ እነሱ አሁን- እንዲገባ ነው ዘይቱ።
አበራሽ እና እሺ በሚለው እሺ እርሷን ዘይት ነው የፈለጉት ወይስ እ፣ አይደለም ብሩን ይመለስልዎት?
አበራሽ እንዴ ኮድ- ብሩንማ እኛ መልሰናል የመጣው ዘይት ግን ሁለት ብቻ ነው ዘይቱ አንዱን ደግሞ ነገ ይምጣሉ።
ለእኛ አዎ ለእኛ አዎ ይምጣልን ግን ብሩ ተመላሽም ከሆነ ወይ በእኔ account ላኪልኝ
okay።
already ነገ- ለሱ ስለመለስን ማለት ነው አዎ ወይ ነገ እንዲመለስልዎት ላድርግና ነገ እንዲመጣ ነው ላድርግ። ዘይት ዘይት ነገ እንዲመጣ ዘይት አዎ፣ ይምጣ ነገ የተቀበለው በቃ እየወር እየወር
አዎ ነገ እንዲመጣልዎት አደርጋለሁ።
ነገ ይምጣ ሸዋ ዘይቱ በቃ እሺ አንዱን ዘይት በቃ ላኪልን በቃ እሺ።
ደግሞ መቶ ሀምሳ ብር የእሱ አለ የሀብታሙ አይደለ አዎ ሀብታሙ የስ- የእሱ መቶ ሀምሳ ይመለሳል።
ብር አለ አሁን።
እሱ የ delivery ስለቆረጠበት ይመለስለታል። እሱ በቃ ለእኛም ዘይቱ ነገ ይመጣልናል አይደለ አደራ ግን ነገ እዚህ አስገባለሁ።
እየወር እየወር እዚሁ አዎ እሺ ችግር እሺ የለውም።
እሺ እና የእንትኑ thank you ጽናት ኮድ የእሱ ኮድ ያስፈልጋል። hello